Lämmin saa Toni Matayo.
Hello? ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ኢትዮ ቺክን
ኢትዮ ቺክን ነው ናችሁ?
ሰላም እንዴት ነው?
አለን ሰላም ነው ይመስገን። እ እንትን እ ፈልጌ ነበር ምናልባት እናንተ ጋር ይኖራል ምን
መሸጫ ቺ- እንትኗን እኛ ልብ ማግኘት አልቻልንም። ከእናንተ ዶሮ ጫጩ ታዘን እህ ለሻጭ ወደ ገበያ ዘን ሄድበት እንትን እንደ ልብ ስለማይገኝ በጣም እንቸገራለን። ምናልባት ያው የሚያስፈልጋችሁን ነገር የሚቸግራችሁን ነገር ጠይቁ ብላችሁ በዚህ እንትን ላይ post ተደርጎ አይቼ ነው ምናልባት እ ካላችሁ ልጠይቃችሁ በሚል እሱ አሁን ላይ ድርጅቱ ምንድን ነው የአንድ ቀን ጫጩት ነው የሚያከፋፍለው። እ አ።
እንደዛ አይነት መስ- ግን እ አይሸጥም።
እ እሱ አይነት መ- ነገሮችን አይሸጥም። የአንድ ቀን ጫጩት አ።
ጫጩቶቹን ብቻ ነው የሚያሰራጨው ድርጅቱ።
አ፣ ጫጭቶችን ብቻ ነው የሚያሰራጨው።
አዎ አዎ። እሱን ራ- ገበያ ላይ ይፈላል።
አሀ እንደዛ ነው።
አዎ አዎ አይ እሺ በ- አ፣ በቃ እሺ እንደዛ አይነት ነገር ካለ ማለት እ፣ ቀጣይ አሁን አመጣው አንድ አስራ አምስት ቀን ነው ሀያ ቀን ሆኖኛል እናንተ እህ እ፣ ቀጣይ ሲናዝ ቀጥታ እናንተ ጋር ነው መድረስ ያለብን። order ኣችን እንዴት ነው?
እዛው አካባቢ የኛ ተወካዮች አሉ አይደለ? እነሱ አዎ አሉ ማነሱማ ከእነሱ ጋር ተነጋግረህ ነው የምትነጋገረው። መጀመሪያ እ፣ ለየት ያለ አዎ።
ቅሬታ ቅሬታ ጥያቄ ስኖረ ነው ወደኛ።
አ ጥያቄ ምናምን ሲኖር እነሱ ናቸው order የሚያደርጉ አዎ
አሀ በቃ ይችን ልጠይቅ ነበር እንግዲህ ምናልባት እሺ፣ እሺ